ይስጥልኝ። መች ኩርቅር ሄሎ ሄሎ ሄሎ፣ አቤት አቤት
ሄሎ፣ ይሰማል? አቤት ሄሎ፣
አይሰማ ኧረ ይሰማል? አባት ሄሎ
ብር ላኩልኝ
እ እ
ብር ላኪልኝማ
ምን አልከኝ?
ብር ላኪልኝማ
ብር
እ ብር ላክልኝ።
ትኩላችላ ምን ማን ነው?